ሄሎ
ሄሎ
አዎ ጤና ይስጥልን ሲስተር ሰላም ጤና ይስጥልኝ። እንዴት ነህ ወንድሜ?
አዎ sister deposit አድርግቼ ብሩ አልገባልኝማ ጨዋታ መቼ ነበረ
እ መቼ ነበረ ወንድሜ?
አሁን ነው አሁን
አዎ አሁን ዘጠኝ ሰዓት ላይ ዛሬ
እሺ ትልክልናለህ?
አዎ አንድ ጊዜ ሁለት መቶ ብር ነበረ አንድ ጊዜ ሁለት ጊዜ አንድ አንድ መቶ ብር አጠቃላይ አራት መቶ ብር
እኮ ሚሴጁን ትልክልናለህ ወንድሜ?
ሚሴጁ አዎ ሚሴጁን ላክልን እሺ። ግዴታ በምን ያስፈልጋል።
በምን ልላክልሽ ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት
አርባ አራት ሰላሳ ሰባት አርባ ሰባት
ሰባት አርባ ሰባት አዎ አዎ በዛ ላክልን።
ቴሌግራም አዎ የቴሌግራም ስልካችን ነው በዛ ላክልኝ እሺ።
አይ በቴሌግራም ላክ እሺ።